Hello? Hello? ሄሎ
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቴሌቪ
ይስጥልን። ይህ ቴሌቲቪስ ነው።
ቴሌቪ ጌም አዎ፣ ጌሞች ነው።
አይ፣ የሆነ ትኬት ምናምን ምናምን የሚል ጨዋታ ጌም ነገር መጥቶልኝ
አይ ጌሞችን መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ የማትገቡ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ።
እ፣ የትኛውን ነው መጫን ያለብኝ?
ምን አሉት?
የትኛውን ነው መጫን ያለብን?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መደወል ነው።
ከዛ
አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ።
እ፣